ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎ?
የሆነ ቁማር በልቼ ነበረ
እሺ
ኦንላይን ላይ የበላሁትን አራት ሺህ አምስት መቶ ብር ወደ ቴሌ ስልክ ወደ ቴሌም አልገባም ከዚህም ቀንሶ የለ
በቴሌግራም ልከዋል?
ወደ ቴሌ ብር አዎ ወደ ራሴ account ልኬ ወደ ቴሌ ብር ሳይሆን ያልኩት ወደ ቴሌግራም ልከዋል transaction ኦትን?
አልላኩም transaction ኦትን ያልገባሎትን ፎቶ ያንሱና ወደ ቴሌግራማችን ይላኩልን።
እሺ
ቁጥር ያዙ የእኛን የቴሌግራም
እሺ
ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሰባ ስምንት
እ ሰባ ስምንት አስራ ስድስት
እ ሰላሳ ዜሮ ስድስት
እሺ ሰላሳ ዜሮ ስድስት